ሄሎ እ
ዋሽንግተን ነው የምንወዳችሁ።
ከሆስፒታል ነው አዎ ዋሽንግተን ሆስፒታል ዋሽንግተን። ይህ ሆስፒታል ሜዲካሉን በኦንላይን ጎግሊ ሊሰራ ይችላል እንዴ?
የምን ሜዲካል ነው? እርዳታ
አዎ ሙሉ ሜዲካል ማለት ነው። ለውጭ ሀገር የሚሄዱት ሰዎች እኮ እዚህ መታችሁ ነው ታዲያ።
እ እዚህ መታችሁ ነው የሚሰራው።
የት አካባቢ ነው ያለው?
ቦሌ ነው ሩዋንዳ ኤምባሲ ጋር።
ቦሌ ኤምባሲ ጋር።
አዎ
እሺ በቃ አነ እንትን ፈልጌ ነው። ኦሮሞኛ ተናጋሪ ይኖራል እዛ?
አለው
እስኪ ሊያገናኙን ይችላሉ? አሁን?
በዚህ ስልክ ማገናኘት አንችልም። እዚህ መታችሁ ግን ማግኘት ትችላላችሁ።
በቃ እሺ መጥቼ እዛ እናገራለሁ።
እሺ።
እም።